ሄሎ ሄሎ።
አቤት።
አዎ ተቋረጠ ስልኩ።
ተቋረጣው። የሀያት እህቴ ናት።
Okay።
ከየት ነው የምትደውይልኝ?
ከ STEAM for Kids ነበር የምደውልልህ።
የት የት?
STEAM STEAM for Kids የልጆች የኮምፒውተር ፕሮግራም center።
Okay። ምን
እሺ። ቢላል እና ሳይድ የ summer camp class ወስደው ነበር አይደል?
አ አ
እሺ። አሁን October five ላይ ደግሞ የ weekend class እንጀምራለን።
እሺ፣ እነግራታለሁ።
እሺ። ወይ እሷን የማገኝበት ስልክ ትሰጠኛለህ?
እም፣ እስኪ ላውጣና ልንገርሽ እሺ።
እም፣ ወይ እነግርሻለሁ እነግርልሻለሁ contact አደርጋቸዋለሁ።
እሺ። እሺ። በጣም ጥሩ አመሰግናለሁ። መልካም ቀን።